ጤና ጤና ይስጥልኝ። ምን ልርዳዎት?
አብሮ ይስጥልኝ።
ምን ልርዳዎት?
ሄሎ፣ አቤት ይሰማኛል።
አሁን እ፣ እኔ የፈለግኩት እም፣
ይህ የቴሌቪዥን አገልግሎት የሚባለው ነገር ግልጽ አልሆነልኝም እና ግልጽ እንድታደርግልኝ ነበረ።
እሺ ቴሌቪዥን game ማለት እድሎት ሊሞክሩና ጥያቄና መልስ የያዘ የ game አይነት ሲሆን እ፣ ኮ- እንደ- ይመዘገባሉ። መጀመሪያ ሲመዘገቡ ትኬት ይሰጡታል። ባለው ትኬት እድሎትን እንዲሞክሩበት ነው። የእድል ጨዋታ ነው። እድል ተቀናት ራሳችን ከአምስት ሺህ ብር ከአምስት ሺህ አምስት መቶ ብር ካርድ የሚሸለም የጌም አይነት ነው። ባለው ትኬት እድሎት ይሞክራሉ። እድል ተቀናት ይሸለማሉ ማለት ነው። በኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይልኩና ሶስት ቁጥር ላይ ለመጫወት እንላለን። እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ ያመጣሉታል። ባሉት ትኬት እድሎትን ይሞክራሉ።
እሺ፣ በቃ አመሰግናለሁ።
አመሰግናለሁ።